ጤና ይስጥልኝ አሪፍ ቤት ሰላም ነኝ ኮምልደው ጤና ይስጥልኝ እኔ መቤት አብሽ ብለን ምለዳዎች ገንዘብ ከፊክበር ዊዛውት ፕሮሰሲንግ ብሎ ቆመ ነበር።
ተቆርጦ ቦታ አዎ ወዴት ነው የላኩት? ደንበኛ ወደ ሌበር።
ቴሌ ብር። አዎ
እሺ እኛ ደውለው አመልክተው ነበር።
አይ ነው ሀብትን ያደረገው እሺ ስሞቱ ማለበል ሳቤት ማናል
ኤልሳቤት ጌታቸው
በዚህ ቀን ቁጥር እንደገሙት ኩዊክ ብር እና ቴሌ ብር።
አዎ
እሺ ምን ያህል ነው የነበረው?
አንዴ አምስት ሺህ ሰባት መቶ ከዛ በኋላ አምስት ከሶስት ሺህ
አምስት ሺህ ሰባት መቶ ከዛ ሶስት ሺህ አዎ አምስት ሺህ ሰባት መቶ ከዛ ሶስት ሺህ ነው ከዛ አምስት ሺህ ከዛ እንደገና ሶስት ሺህ ሶስቱም ነው processing ብሎ የቆየው።
አዎ እሺ ደንበኛችን ስንሻት ተነስቶ በምነግረው ስልክ ቁጥር ይላኩልን።
እሺ ቁጥሩን አውቃለሁ። እሺ ልካል እሺ ስልክ ስልክ ቁጥሩን አድርገው ይላኩልን። በእኛ በኩል ስንጨርስ እናሳውቆታለን።
እሺ እናመሰግናለን። መልካም